ሄሎ አቤት ሄሎ፣ ጤና ይስጥልህ።
አብሽቶልን።
ሳውዲ አቫይክ ማኒፋክቸሪንግ ነበር የምደውልልክ።
እሺ
እ፣ ተደውሎ ነበር እና ሳሲ ባጃጅ ከዛ ነው የምደውልልክ።
አዎ ስልካ አታነሽ አይሰራም ነው አታነሽ።
አዎ እንትን የሚመች ቦታ ስላልነበርኩኝ ነው።
እሺ አ- ሐዋሳ ነበር። እኔ ክፍለ ሀገር ነው ግን እስከ ሐዋሳ ይቻላል።
አዎ ሐዋሳ agent አለን
price ኡ ስንት ነው?
እ፣ ከእነሱ ጋር ነው የምታወራው። የሐዋሳን agent ስልክ ልክልህና እ፣ ከእነሱ ጋር ታወራለክ።
አሁን ነው ትልኪልኛለሽ?
አዎ ልክልሃለሁ። ያው ስለ ባጃጁም ጥያቄ ካለክ መጠየቅ ትችላለክ።
አይ፣ ቲክቶክ ላይ ስ- የሆነች ሴት ስታወራ አይቼ ነበረ እና እሺ አይተዋል እንዳለ information ኡን።
አይቼዋለሁ።
እሺ ተጨማሪ መረጃ የምሰጥክ ነገር የለም።
ተጨማሪ ዋጋውን ብትነግሪኝና እኔ እንትን ያው ዋጋውን ከእነሱ ጋር ነው የምታወራው። እኛ በጅምላ ስለሆነ እ፣
እ፣ እነሱ ነው እ፣ በ single እንትን የሚሸጡልክ ዋጋውን የሚያውቁት።
እሺ ችግር የለውም። እና አሁን እልክልሃለሁ ታገናኝኛለሽ ነው?
እ፣ በ text እልክልሃለሁ የሐዋሳን
እሺ እሺ agent እና እንትን ካልክ
እ፣ ከከፈልክ አሁን በምልክልህ ስልክ እንትን ትልልኛለክ የከፈልክበትን ትልክልኛለክ
ቀድሜ ነው የምከፍለው።
በቴሌግራም ማለት ነው። የትኛውን ነው የፈለግከው አንተ?
እሺ ሶስት ሰው እና ስድስት ሰው አለ ሚጭን።
አ አ፣ የትኛውን ነው የፈለግከው?
የሁለቱንም price ብትነግሪኝ ከአንዱን ወስደዋለሁ።
አይ እኔ አልነግርም፣ እነሱ ናቸው የሚያውቁት። እኛ በጅምላ ነው ለእነሱ የምናከፋፍለው።
እሺ በቃ ችግር የለውም።
so አገናኝኝና እ፣ ስልክ ከሁለት አንዱም እ፣ ገዝተህ ከከፈልክ የከፈልክበትን በቴሌግራም ፎቶ አንስተህ ትልክልኛለክ።
እሺ እሺ፣ መልካም ቀን።
እሺ ምን ላንቺ